ዳይት ማህበረሰብ ነው። ይደውላል ይደውላል።
ወይ
ጤና ይስጥልኝ ከቢጂአይ ነው እየደወልኩ ያለው።
እሺ፣ እሺ።
አሁን ደውለው መስመሩ ተቋረጠ ደንበኛችን።
አዎ፣
እ አሁን በነገሩኝ TIN ነበር አላገኘሁትም።
እንትን ዜሮ ዜሮ
ዜሮ ዜሮ ዜሮ ሁለት ዜሮ ሁለት ስልሳ ዘጠኝ ሰላሳ ስድስት አዎ ስድስት አዎ አዎ በዚህኛው TIN ነበር አላገኘሁትም ደንበኛችን።
ትክክል አይደለም።
አይ አላገኘሁትም። BGI ያስመዘገቡበትን ስልክ ቁጥር ይነግሩኛል?
እሺ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት አርባ ስምንት አርባ ስምንት አርባ አርባ ስምንት
ስንት አሉኝ? አርባ አርባ አርባ ስምንት እህ ሰላሳ ሁለት ዘጠና ዘጠኝ
ዜሮ ዘጠኝ አስራ ሶስት አርባ ስምንት ሰላሳ ሰላሳ ሁለት ዘጠና ዘጠኝ አዎ እና የደንበኛ ቁ- ካርድ ቁ- ቁጥር ልስጣችሁ ምንድን ነው?
አይ ብርቄ ግሮሰሪ ነው።
አ ብርቄ ግሮሰሪ። አዎ እሺ ስሞትም አልበል
የኔ ስም አ ኦሊቃ ሞት ማን አሉኝ?
ኦሊቃ ሞት
ኦሊቀ ሞት ሞቲ
አዎ አሁን የደወሉበትን ስልክ ቁጥር ላይ ያዝሉት።
አሁን የትኛው አሁን እ፣ የደወሉት የደወሉበትን እ፣ ለያዝሎት የእርሶ ነው።
የማን ስልክ ነው?
አሁን የደወሉበትን ስልክ ቁጥር ለያዝሎት ደንበኛችን እሺ እሺ።
የያዘው የት አካባቢ ነው የሚገኙት?
ጎሮ ሰፈራ
ጎሮ ሰፈራ ሰፈራ አዎ፣ አደባባይ ሰፈራ ላይ ነው። ጎሮ ሰፈራ ጎሮ አደባባይ ነው።
አዎ፣ ከሰፈራ ወደ ውስጥ ገባ ብሎ ነው መንገድ ላይ ነው። ወደ ሰፈራ መሄጃ በኩል
እህ፣ ከጎሮ አደባባይ ወደ ሰፈራ መሄጃ።
አዎ።
እሺ ምንድን ነበር የሆነበት ማሽኑ?
አይ በቃ እንትን ይሞቃል። በቃ እንትኑ በረዶ ያዘም ትላንት መጥቶ ነበሩና እዚህ ላይ ደውል ብሎ ስልኩን ሰጡኝ።
እህ፣ በረዶ አይዝም አያቀዘቅዝም።
አዎ እንትን ሞተሩ ግን ይሰራል። ፊውዝ ነው መሰለኝ እንትኑ ሞተሩ ይሰራል። እንትኑ ደግሞ አይቀሰቅስም።
እህ፣ ሞተሩ ይሰራል።
ሞተሩማ ይሰራል። አዎ እሺ ደንበኛችን መዝግብ ያስተላልፍ የለታል። የጥገና ክፍሉ መጥተው ያዩሎታል።
እሺ፣ እናመሰግናለን።
እሺ ሌላ ምረዳውት ነገር አለ?
ሌላማ የለም። ይብቻ ነው።
እሺ ስለደወሉ እናመሰግናለን። አገልግሎት የሌለትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ፣ እናመሰግናለን።